ኢየሱስ እናት ከአንቺ ጋራ ከጌታዬ እናት ከአንቺ ጋራ እተጋለው ገና በምስጋና እጸናለው ገና በምስጋና ኢየሱስ እናት ከአንቺ ጋራ ከጌታዬ እናት ከአንቺ ጋራ እተጋለው ገና በምስጋና እጸናለው ገና በምስጋና በመስቀል ስንብቱ ተሰጠሽኝ እናቱ ዘውድ ነሽ ሽልማቴ ግቢልኝ ወደ ቤቴ ፋንታነሽ ለኑሮዬ ያውቀዋል ልቦናዬ ኢየሱስ እናት ከአንቺ ጋራ ከጌታዬ እናት ከአንቺ ጋራ እተጋለው ገና በምስጋና እጸናለው ገና በምስጋና ተነስተዋል እግሮቼ ምልጃሽን ተመክቼ ማገልገሌ ጌታሽን አሳደገኝ ልጅሽን አይፈታም ዝናሬ እከብራለው ዘምሬ ኢየሱስ እናት ከአንቺ ጋራ ከጌታዬ እናት ከአንቺ ጋራ እተጋለው ገና በምስጋና እጸናለው ገና በምስጋና በዜማ በጸሎቴ ተስለሻል በፊቴ አትወጭም ከልሳኔ አትለይም ከጎኔ አለሁ አንቺን ሳነሳ ቀራንዮን ሳልረሳ ኢየሱስ እናት ከአንቺ ጋራ ከጌታዬ እናት ከአንቺ ጋራ እተጋለው ገና በምስጋና እጸናለው ገና በምስጋና በመስቀል ስንብቱ ተሰጠሽኝ እናቱ ዘውድ ነሽ ሽልማቴ ግቢልኝ ወደ ቤቴ ፋንታነሽ ለኑሮዬ ያውቀዋል ልቦናዬ ኢየሱስ እናት ከአንቺ ጋራ ከጌታዬ እናት ከአንቺ ጋራ እተጋለው ገና በምስጋና እጸናለው ገና